hello hello
ሄሎ ጤና ይስጥልኝ።
ጤና ይስጥልን። Donkey Tube ነው።
ሰላም ነሽ?
እግዚአብሔር ይመስገን የ YouTube training ለመመዝገብ
ይቻላል። አራተኛ ዙር የጌሻ YouTube ስልጠና እየመዘገብን ነው። ስሞትን ማን ልበል
ሰማኸኝ
ሰማህ ማን
ሰማኸኝ ሽታው
ሽታው? እሺ ስልኮትን ይነግሩኛል።
ዜሮ ዘጠኝ ሀያ ስምንት
ዜሮ ዘጠኝ ሀያ ስምንት አርባ ዘጠኝ አርባ ዘጠኝ ዜሮ ሶስት ሀያ ስድስት ዜሮ ሶስት ሀያ ስድስት እሺ ከየት አካባቢ ነበር የደወሉልን?
እዚሁ አዲስ አበባ
ሰፈሩ
ገላን
እሺ በአካል ነው ኦንላይን ለመማር ያሰቡት?
በአካል training መስጫ ስንት ናችሁ? መረጃውን ማወቅ ስለፈለግኩኝ ነው። የት ነው ይቻላል።
የሚሆነው?
እሺ ማስታወቂያው ምን ላይ ነበር ያዩት?
የ YouTube ላይ
እሺ የአካል ከሆነ በ- የሶስት ወር ኮርስ ነው።
እም፣ በ- በሳምንት ሶስት ቀን ሀያት በሚገኘው አዳራሻችን ተስፎ ሲኒማ ከአስራ አንድ ተኩል እስከ አንድ ተኩል ነው class የሚኖረው።
እም፣
ወር ከአስራ አምስት ቀን እንደዚህ ካደረገን በኋላ ለአስራ አምስት ቀን ደግሞ assignment ይኖራል በተማርነው መሰረት።
እም።
አንድ ወሩን ደግሞ በተማርነው መሰረት final ቪዲዮችንን የምንሰራ ይሆናል።
okay ለዚህም የምናስከፍለው እም፣ በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሚሰጠው credit hour ደግሞ ሀያ credit hour ነው።
okay እሺ
እሺ እ፣ መቼ ሊመሰባሰቡ
እሺ፣ ይሄኛውን አሁን ያለውን የ credit መጠኑን አላወቅኩም፣ ሰዓቱንም አላወቅኩም ነበረ እ፣ እንትን ብዬ እ፣ ለ- ልወስንና እ፣ መልሼ ሌላ እሺ ጊዜ ልደውል።
የመጨረሻ YouTube ስልጠና ስለሆነ እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች discount አዘጋጅተናል።
OK
በ credit hour ሰባት መቶ ሀምሳ ብር የነበረው አምስት መቶ ብር ማለት ነው አስር ሺህ ብር
አስር ሺህ ብር ነው ጠቅላላ።
አዎ፣ ይሄ ግን የሚሆነው እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች ብቻ ነው።
ጥሩ እሺ እሺ፣
እሺ ሰላም።
በጣም አመሰግናለሁ። እም፣ እሺ እኛም ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ።